hello ጤና ይስጥልን Best Bet ሰላም ነው?
ቤት ቤት ነው።
Best Bet ነው።
okay ስልክ እንትን ቀየራችሁ?
አዎ ስልክ ቀየር ነው።
okay እሺ። እንትን virtual keno አልጀመርም ላይ
ምን agent ነህ እንዴ?
አይ አይደለም ተጫዋች እሺ ምንድን ነው የሆነው?
keno አይሰራም። በቀደም ዕለት ጀምሮ አንድ እሺ፣ ሶስት ቀን ነው የሚመስለኝ። አራት እሺ keno እየሰራ ነው? keno virtual እየሰራ ነው? okay እየተስተካከለ ነው ይመለሳል። እሺ አባ ትንሽ ጠብቅ።
ብላኝ ነበር አዎ፣ provider ኦቹ ምናምን አዎ ነግራኝ ምናምን ብዬሽ አውቀናል።
ነበር።
እነሱ እስኪመልሱ ነው እየጠበቅን ያለ ነው።
ስለዚህ timing ኡ አይታወቅም። ዝም ብለን አዎ አይታወቅም፣ ግን ይመለሳል። በቅርቡ ይጀምራል። ግዴታ ነው።
አዎ፣ አንዳንድ አብ- እንትኖች ደግሞ እየሰሩ ነው እናንተ አንዳንድ ስልኮች ላይ
okay እንትኑ game ኦቹ ነው።
ይሄ keno ራሱ ሌላ ስልክ ላይ ይሰራል።
አንድ ስልክ ላይ አጋጣሚ እኔ ስልክ ላይ ስሞክረው ሰርቶ ነበረ።
እስቲ ቆይ በቃ በደንብ check እናደርገውና እነግራቸውና አዎ፣ ያስተካክል።
ቆየ አዎ፣ መቼ ዕለት ዓርብ ዕለት ይሁን ዕለት እንደዚህ ደውዬላት እንደዛ ብላኝ ነበር። ምናልባት ሰኞ ከተከፈተ ብዬ ነበር። እኔ በቃ እስቲ አይ እንነግራቸዋለን። አሁን አንዳንዱ ጋር እየሰራ ነው ብለን
እ እንትን እናደርጋለን። ችግር የለም።
Windows ስላልዘጋው ይሁን አልገባኝም እና ስለ ይሰራ ነበር እም፣ አይ እንትን ነው ተመቋረጥ ተቋርጧል። እየሰራ አይደለም።
አይደለ?
አዎ አዎ።
okay አ- እሺ በቃ ይሄን ለማወቅ ነበር። በቃ ሲከፈት እና ሰ- ራሴ ዝም ብዬ check ላድርገው።
አዎ check አድርገህ ይገባል። በቅርቡ ይገባል። እሺ
time ኡ ቀኑ ነው የማይታወቀው።
አዎ አቃም ነው የማይታወቅ።
እሺ ሌልስ እሺ እሺ